hello ጤና ይስጥልን ችብችብ አብሮ ይስጥልን።
አብሮ ይስጥልን።
ሽንኩርት አዘን ነበረ ትናንትና፣ ቲማቲምም አቮካዶም እና እስካሁን አልመጣልንም።
እሺ ማታ ኮድ ደርሶታል?
አዎ ማታ ኮድ ደርሶናል።
እሺ አንዴ መስመር ላይ ጠብቁኝ፣ የ driver ስልክ ልንገሮት።
እሺ
እርስዎ ኖት admin ወይስ በ admin እኔ በእንትን ነኝ፣ ግን admin ኦች ሌሎች ናቸው።
ምስራቅ ነው?
ምስራቅና ወይንሸትም
እሺ የ driver ስልክ ልንገሮት።
እሺ
ዜሮ ዘጠኝ ዘጠና አራት እሺ ቆይ ይቅርታ እንዴ አስራ እሺ እሺ እሺ ንገሪኝ አሁን
ዘጠና አራት ይቅርታ አርባ አንድ አርባ አንድ
ሀያ አምስት ሀያ አምስት ዜሮ ሰባት ዜሮ ሰባት አስራ አንድ አስራ አንድ አዎ ናቲ ይባላል። ይደውሉለት እስቲ ልደውልለት። እሺ እሺ እሺ፣ እናመሰግናለን።
አመሰግናለሁ። እሺ እሺ አሜን። እሺ እሺ